ጤና ነው።
ትናንት የደወልኩት ነበርኩ። ብሩን እኮ እስካሁን ሊገባልኝ አልቻለም።
በቴሌግራም ልከውልህ ነው?
አዎ በቴሌግራም የላኩልሽ ከማንም ከምጠራው
ስልኩት ላውድ የሆነውን አጥፍቶ።
እሺ
እሺ፣ አሁን ያውሩኝ። የራሴ ድምፅ የተሰማኝ ስለነበር ነው። ምን አሉኝ?
አ እሺ እንትን ትናንት ልኬልሽ ነበር።
በቴሌግራም ልከው ነበር።
አዎ ሰማንያ ሁለት ዘጠኝ ሁለት አርባ ስድስት በዚህ ስልክ ቴሌግራም ላይ ልኬልሽ ነበር። withdraw አድርጌ ስድስት መቶ ስልሳ ሶስት ብር ቴሌብር ላይ ቆርጦብኛል። ሁሉ ስፖርት ላይ ቴሌብር ላይ ግን ሊገባልኝ አልቻለም።
በሰባ ስምንት ቤቱ ነው ቴሌግራም የላኩት።
እ?
በሰባ ስምንት ቤቱ ነው የላኩት ወይ ቴሌግራም ላይ?
በዚህ በስ- በዚህ በዚህ ስልክ በሰማንያ ዘጠኝ no no፣ በሰባ ስምንት ቤት ነው የሚልኩት። ስልክ ልስጦት የያዙ።
ስልክ ልስጦት።
አዎ
እሺ እሺ ንገሪኝ።
ዜሮ ዘጠኝ ሰባ ስምንት ዜሮ ዘጠኝ ሰባ ስምንት
አስራ ስድስት ሰባ ስምንት አስራ ስድስት ሰላሳ ዜሮ ስድስት ሰላሳ ዜሮ ስድስት አዎ እሺ በሱ ላክልሽ።
አዎ።
እሺ መልካም ቀን።
እሺ